ጤና ይስጥልኝ ቪኦኤ ኢትዮጵያ ሄደን ነው በኩል ምንርዳው
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎች?
ከጦራዶች አካባቢ ቪዲዮዎች ትንሽ ተበላሽብኝ።
ማሽን ተበላሽቶ ቦታ እሺ፣ አስመዝግቦ ነበር ከዚህ በፊት ወይስ?
አዎ አይ አልተ የመጀመሪያ ባለፈ ግን ተበላሽቶ እንደዚህ አዎ፣ ባለፈ ተሳክቶ ነበረ። መልሶ ደግሞ እንትን አለ
ሲን ነበር ወይ ደግሞ የቢጃይ አይዲውን ይንገሩት።
ሲምን በነገር ሶስት ዜሮ ሶስት ዜሮ አርባ ስምንት አርባ ስምንት ሰማንያ አምስት ዜሮ ሰባ
ሰማንያ አምስት ዜሮ
ዜሮ ሰባ ዘጠኝ ሰባ ዘጠኝ እሺ እሺ፣ መስመር ላይ ጠብቁኝ ሚሴ ደንበኛችን እየፈለግኩሎት ነው። መስመር ላይ ጠብቁኝ።
እሺ እሺ
ፕሌይ ሆቴል ነው ደንበኛችን።
አዎ ፕሌይ ሆቴል አዎ።
እሺ የት አካባቢ ነው የሚገኙት?
ጦር ኃይሎች አደባባይ ነው።
ስሞትም አለበስ ስንታየ
ምን አለኝ ስንታየ ስንታየ ስንታየውማ
ማናንጋ
ስልክ ቁጥር በዚህ በደወልበት የያዘው አዎ
እሺ፣ ምንድን ነው የሆነው? ራሱ ማሽኑ ማሽኑ በረዶ ይሰራል። ሁለተኛ ደግሞ ቶሎ ነው በቃ እየዘጋ ነው እየነቀልኩ ነው የምት እና እንትን አለች እቃ ተሰብረዋል መሰለኝ ሳያው የሆነ የተሰበረ እቃ አለ።
በረዶ ይዞ ነው እንትን ባይ- የማያቀልጠው
አብ- አያቀልጥም። አዎ አሀ፣ አይወርድም አይወርድም ከመቅጃው አይ መውረድ ይወርዳል። በቃ አረፋ ብቻ ነው የሚወርድ። ያው አሀ፣ በረዶ ግን ው- ውስጥ ላይ ይዟል።
በረዶ ይዟል። አዎ እህ፣ ግን አረፋ ብቻ ነው የሚሆነው ሲሆን አዎ ሲቀዳበት በቃ አረፋ ብቻ ነው። ያው
እሺ፣ ደንበኛችን መዝግቤልዎታል። ለሚመለከተው ክፍል አስተላልፍልዎታለሁ የጥገና ባለሙያዎች ይመጣሉ።
እሺ እነሱ እሺ፣ ሌላ ምን አዳስ ነገር አለ?
አይ በቃ እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያለሽ መስዋዕት ከሚሰሙት በኋላ መልካም ቀን እሺ፣